ሄሎ ሄሎ ጤና ይስጥልኝ። ሀሚድ ነኝ።
ሰላም ነው።
እንዴት ነህ?
ትናንት withdraw አድርጌ አልገባልኝ ነበረበት ስንት ብር ነበር?
አጠቃላይ ወደ አስራ ዘጠኝ ሺህ ብር አካባቢ ነው። አንዴ ስምንት ሺህ ብር፣ አንዴ ሁለት ሺህ ብር፣ አንዴ ዘጠኝ ሺህ ብር።
እሺ፣ በዚህ ቁጥር ነው ቴስት ቤት?
አዎ፣ በዚህ ቁጥር አዎ፣ በዚህ ቁጥር።
እሺ፣ check እያረኩልህ ነው። አንዴ ጠብቀኝ።
እሺ፣ እሺ። አቦ።
hello
አቤት፣ አቤት።
ስምንት ሺህ ሁለት ሺህ ዘጠኝ ሺህ አይደል?
አዎ፣ አዎ፣ አዎ፣ ወደ ተመስገን አማን account።
አዎ፣ አዎ።
እሺ update አድርጌልሃለሁ። ትንሽ አዎ።
ቆይቶ ይገባል።
እሺ አባ፣ thank you